ፋራና አራዳ ፖለቲካው ሜዳ ፖለቲካው ሜዳ ቀልጣፌው አራዳ ሁሉን አቀፍ ሆኖ በጣም ተንቦራቆ ገዳይ ገራፌው ጋር ተሳስቦ ተጣብቆ ገና ነቅነቅ ሲል ፈርከስ እንደ ጉበት ኮሽ እንደ ብርጭቆ አራዳና ፋራ አራዳው ቀልጣፌ አስጠርዞ ላፈር አስበይዶ እጥፍ አስደግፎ ሸልቀቅ ካገኘው ጋር ልጥፍ የምን አቋም ተቋም የምን ጽናት እምነት ኪስን ካደረቀ ከሌለው እርጥበት ካላስገኘ አራዳው ቀልጣፌ ባውፉ ውሃ መጥበስ ማጉረስ ባዶ ተስፋ አረማመጃው ቃል አንገት እያስደፋ አራዳው ቀልጣፌ ግብግብ ሲጧጣፍ ሲበዛ ወከባ ቀለጥ እንደ ቅቤ ሸርተት እንደ ተልባ እቺ ናት አራዳ የአራዳው style ብስለትና ብልጠት ታዛቢ አዘጋጅቶ ኮፍያ አስነስቶ ሙሉ ነፃነቱን በጣም ይወጣላት ብዙ አራዳዎች በጣም የፈጠኑ ያገኙትን ሁላ ቶሎ የሚጀግኑ በፈጠኑ መልኩ ይፈጥራሉ ግንባር ገንዘብ የሚያስገኝ ዘመናዊ ቁም ህብረት ጥምረት ውደት ምን ችግር አላቸው ሰነጠቅጣቃ ወንበር ነው አይስ ከሆነ ዋና ጥያቄ አለ የአራዳዎች ብልጠት በሰላም አስታኮ ማስፈታት ቀበቶ ከሸጡለት ገዢ ለማደር ተስማሙ መስፈን ይወዳሉ በጣም መስፈን ይወዳሉ የሚያስገርም ዜማ ቶሎ ብለህ ድረስ ናልን የኛ ኦባማ ኦባማችን ናና ኦባማችን ናና ካንተ እጅ አምልጠን ሳይዘን ቻይና መለስ ዜናዊን ከወንበር አንሳና እኛም ተራ ደርሶን በደም እንዝላ እያሉ ይዘፍናሉ ባራዶች እስክስታ ረገዳ ላሎዬ መድረኩ ላይ ሆነው በአዲሱ style እሰዬ እሰዬ ሁሉን አቀፍ ሆኖ በጣም ተንቦራቆ ገዳይ ገራፍ ጋር ተሳስሮ ተጣብቆ ገና ነቅነቅ ሲል ፈርከስ እንደ ኩበት ኮሽ እንደ ብርጭቆ አራዳው ቀልጣ የፋራዎች ደግሞ እኒህ ፋራዎችማ የትግሉን አሁ ገና ሲጀምሩት ከእምነት ከጽናት ጋር ጠርዘው አጣብቆ ሁሌ ውስጥ ለውስጥ ሁል ጊዜ ሰዋራ ለብላቢ እንደሳማ ጣፋጭ መራራ ሁሌም ጠረጴዛ ሁልጊዜም ውይይት ኋላ ፊትን ማየት አጭር ረጅም ክጅ በዝምታ ያልፉ በስህተት ላይ ትች እነ ፋርዬማ የያዙት ዓላማ የሚያስኬድ በኮቴ አጠናቆ ጫማ ምቾት ያልቋምጡ በትግል የሞዘዙ በነጻነት እምነት በህዝብ ሀገር ፍቅር ሰክረው የደነዙ መታሰር መገረፍ እጅና እግር ማጣት ከአንቺ በፊት እኔ እኔ ከአንተ በፊት እያሉ መስተዋት ከባል ምሽት ልጆች ተለይቶ መጥፋት እናትና አባትን ቤት ንብረትን ማጣት በአራዳዎች ሚዛን ተቀባይ የሌለው መቀመጫ ያጣ ብር የማይቀይረው ለህዝብ ለሀገር ፍቅር መሰደድ መሞትን ዘመን ያለፈበት ያረጀውን ፋሽን ለብዙ ዘመናት የያዙት መፈክር ህዝባችን ናችን አላንዳች ጥርጥር ወየፋራ ነገር ምንም የማይፈሩ ጠላት መመዘኛ ይዘው ይዞ እንደ አራዳዎቹ ለራስ ጥቅም ታጥፎ እህት አስደፍሮ ወንድም አሰይፎ ልዋል ልደር የለ ጠላትን ታቅፎ ትግላቸው ሩቅ ከአድማስ ባሻገር ለስትንፋስ የማይቆሙ ወየፋሮች ነገር ይህንን ይመስላል የአራዳና ፋራ ትግላቸው ሲመዘን ፖለቲካው አዎ ይህንን ይመስላል የአራዳና ፋራ ትግላቸው ሲመዘን ፖለቲካው ተራ አራዳና ፋራ ፖለቲካው ተራ ፋራና አራዳ ፖለቲካው ሜዳ